Hello Hello ሰላም አደርሽ።
ሰላም ጤና ይስጥልን Best Bet
withdraw አድርጌ ነበረ ማታ እሺ ስንት ብር ነበር አምስት ሺህ ብር።
አምስት ሺህ Best Bet ቁጥር ከኝ ነው አዎ
እሺ check ላድርግልህ ጠብቀኝ ቴሌብር ቁጥር 0911 955500 ነው።
አዎ
እሺ ገብቶልሃል? እሺ አሁን check ማድረግ ትችላለህ።
እሺ ማታ አመሰግናለሁ።
እሺ መልካም ቀን።
እሺ ላንቺ መልካም እሺ አሜን።